hello.
hello ጤና ይስጥልኝ ሚስተር ሆምስ።
አመስልኝ hello ጤና ይስጥልኝ። hello አይ- አይሰማም?
ይሰማኛል። አንተ አይሰማም?
አሁን ይሰማል ይሰማል።
ሰላም ነው?
አለን ሰላም ይመስገን።
እግዚአብሔር ይመስገን። እንትን ፊሊስቶኖች ናቸው አይደል?
አዎ ልክ ነው ልክ ነው።
አይ መረጃ ለመቀበል ፈልጌ ነበር።
እሺ ይችላሉ። ቤት ነው ወይስ አክሲዮን?
ከ- ከደቡብ ክልል ብደውልልህ እሺ እሺ እሺ ሽያጭና ባሻው ማወቅ ዜ ነው።
ቤት ነው
አዎ ቤት ማለት አፓርትመንት ነው የፈለጉት?
እ?
እሺ የለም እ፣ ቤቶች አሉ እ፣ በተለያዩ site ኦች እ፣ እ፣ ቦሌ፣ ሜክሲኮ፣ ቫቲካን፣ ሲኤምሲ፣ አያት፣ ሰሚት፣ ጣፎ፣ ጀሞ፣ ቱሉ ዲምቱ፣ እ፣ ሲኤምሲ፣ ቫቲካን አሉ። እ፣ ካሬያቸው ከባለ አንድ መኝታ፣ ባለ ሁለት መኝታ፣ ባለ ሶስት መኝታ አላቸው።
እህ፣ እ፣ price list price list
okay ጋራ መኖሪያ ሀሳብ
እ፣ አፓርትመንት ናቸው ያሉት። እ፣ አፓርታማ። ጋራ አዎ፣ ናቸው ወይስ የግል?
አይ የጋራ ስልክ ዋ- ባለ አንድ ባለ ሁለት ባለ ሶስት ናቸው። ያው G plus ምናምን የሆኑ G plus አስር G plus አስራ ምናምን አይነት እንትን ያላቸው ማለት ነው።
okay፣ ማለት የጋራ መኖሪያ እንደማለት ነው።
of course አዎ አዎ ያው ዲዛይናቸው ለየት ይላል እንጂ
ዲዛይናቸው ለየት ይላል እንጂ እንደ ኮንዶሚኒየም ማለት ነው።
አዎ ዲዛይናቸው ለየት ይላል። አዎ
okay፣ እሺ በግል እንትን የተሰራ የለም።
አሉ በግ- ቪላ ፈልገው ነው
ሄሎ
አ- ቪላ ፈልገው ነው። ሄሎ
እ?
ሄሎ ሄሎ ሄሎ አይሰማም?